hello ጤና ይስጥልኝ ዋሽንግተን medical
እሺ chest CT ፈልጌ ነበር። chest CT scan okay ይቻላል። እሺ እና ICU ላይ ያለ ሰው ነው okay
እና ይሄ serum እንትኑ one point three two ነው።
okay እሺ አንዴ መስመር ላይ ጠብቁኝ።
እሺ
ቃል ናት በዚህ የደወለችው የእሷ ስልክ ዘግቶ። አዎ አዎ አዎ እሷ ናት። አዎ አቤት ላወራ ነው አሁን
hello ደንበኛችን፣ እሺ
OK contrast አለው እንዴ?
እ contrast አለው IV አለው?
contrast። አዎ
እሺ በዋንትኑ ዋናው ሰባ ሶስት ሺ ስልሳ ብር ነው። contrast contrast contrast ካለው ደግሞ ሰባት ሺ ዘጠኝ መቶ ስልሳ ብር ነው።
እሺ ሰባት ሺ ዘጠኝ መቶ ስልሳ ብር with contrast ሲሆን ማለት ነው IV contrast።
ያው በ without contrast ሲሆን ደግሞ በሶስት ሺ ስልሳ ብር ነው ዋናው price።
እሺ እንትንስ አምቡላንሱስ?
አምቡላንስ በነፃ ነው። ያው ከአምቡላንስ service እኛ እናገናኘታለን፣ እነሱ ይደውሉልዎታል ኦ፣ በሂሳቡ አ- አ- ከተስማሙ።
እሺ ሰባት ሺ ዘጠኝ መቶ ነው ያልከኝ አይደል?
ሰባት ሺ ዘጠኝ መቶ ስልሳ እሺ serum ኡ ችግር የለውም one point three two መሆኑን እኮ እሱን ከአምቡላንስ service ይደውሉልዎትና እነሱ ያናግረዎታል።
እሺ እሺ OK ደ- እንደ እናስተላልፍ ስልክዎትን።
አዎ ስልኩን አስተላልፍ።
እሺ አመሰግናለሁ።
ሰባት ሺህ ዘጠኝ መቶ